hello ጤና ይስጥልኝ። ቃልኪዳን ነኝ ከ BestBet ምን ልርዳው?
ቦነዝን ለማረጋገጥ ነበረ።
እሺ cashier code ኡን ወይም ticket ID ንገሩኝ።
አስር ዜሮ ዘጠኝ አስር ዜሮ ዘጠኝ
ሀምሳ አንድ
እሺ ዜሮ አንድ
እሺ
ሌላም ትኬት አለ።
postponed የሆኑ ጨዋታዎች አሉት፣ ሁለት ጨዋታዎች። ስለዚህ ሀያ አራት ሰዓት ሲሞላው ነው የሚታረመው። ሌሎቹ ታርመዋል፣ ሁለቱ ግን ሀያ አራት ሰዓት መሙላት አለበት ለመታረም።
እሺ ሌላም አለ።
እሺ ይንገሩኝ።
አስር
እሺ አስራ አንድ እሺ ስልሳ ሁለት ሰማንያ ሁለት ስልሳ ሁለት ሰማንያ ሁለት
እሱም አለው postponed የሆነ ጨዋታ አለው።
አዎ እሱ እንዲያውም አራት አለው እ እኮ እሱም ሀያ አራት ሰዓት ይሙላውና እ ወደ ማታ ላይ ደውሉልን። ማታ ነው የሚሞላው አይደል? ሀያ አራት ሰዓት አ እኮ ስለዚህ ደውሉልንና ይታረማል። ካልታረመ እሺ እሺ መልካም ቀን።